hello
ሰላም ጤና ይስጥልን።
አብሮ ስልን ምን እሺ ነው አስተካከልም እንደ ያው ነው ምኑ ነው?
እ ወደ እንትን account ጨዋታ deposit አድርጌ እስካሁን አልገባኝም።
message ኡን ቴሌግራም ላይ ልከህልን ነበር?
አዎ እሺ ይስተካከላል፣ ጠብቀን። እሺ ቻፓ የመለሱልን ስላልሆነ ነው። ሲመልሱልን ጋ- ነ- እንመልሳለን ቴሌግራም ላይ።
እና ስንት ሰዓት ላይ ነው ማለት ነው?
እ፣ ሰዓቱን ከጠዋቱ እርግጠኛ እስካሁን- አይደለሁም። ሲመልሱልን ግን እንመልሳለን ቴሌግራም ላይ።
አይ እሺ